ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
ጤና ይስጥልኝ ፈንድ ዳለ
ይላው አይ ጤና ይስጥልኝ። ሰላም ነሽ?
አብሮ ይስጥልን አለን።
አልሐምዱሊላህ እሺ
ቢቢሮ ቤት አካውንት እህ ብሩ ፈልገ እሺ
ሲቢ ብሩ አወጣው እና ገና አይገባም።
እሺ ከሲቢ ብር የተላከልን ቴክስት ሜሴጅ ቴሌግራም ላይ ላክልን።
ጨረስኩ። ሁሉም ቴሌግራም አለ message እ?
ማታ ማታ ሂደ ማታ ልከህልናል።
አዎ ስለዚህ እንደዛ ከላክልን እንትን check እያደረግነው ስለሆነ ትንሽ ጠብቀው እሺ። ይገባልሃል። ለማስተካከል እየሰራን ነው።
እሺ አራት ሰራ ስለሆነ ነው ማታ- ይገባል።
እስከ ማታ ለሆኑ እንጠብቃለን። ይሄ እኮ አዎ እንትን ነው በቻፓ በኩል ነው በቤት ቤት በኩል ሳይሆን በቻፓ ስ- በኩል ስለሆነ ትንሽ transaction እንትን fail ያደረገው አሁን እሺ፣ ግን አሁን check ያስተካከሉ ነው።
አድርጉ ትንሽ message።
ጠብቅ እ?
እሺ አሁን ጨርሰው- check- ቼክ- እሺ ድጋሚ እናሳውቃቸዋለን።
እሺ እሺ